Hello ቤርሳቤ ነኝ።
ታዲያ ቤርሳቤ አቤት ሜክሲኮ የዝናብ በርቷል እንዴ?
አልበራም፣ የዝናብ ጠፍቷል።
እሺ order ነበር ልንገርሽ፣ ቪዲዮ እስክልክ ድረስ የሚደፋ ነገር የለውም።
እ እ የሚደፋ እ፣ አይ እየተቀበልኩኝ ነው order።
okay፣ እሺ፣ እሺ፣ የምን order ነበር ልንገርሽ፣ ቪዲዮ እስክልክ ድረስ ንገረኝ።
ሰባ አንድ ሰባ
ሰባ አንድ ሰባ ማነው ስምህ?
አቡበከር
አይላለኝ
እሺ